እንትን ፐርቼስ አድርጌ አሪፍ የቴሌ ብር ተቀንሷል፣ ግን እንትኑ ላይ ዲፖ ሰሎንም
ደንበኛችን ስሞትን ይገሩ
ዋቆ ደንገ
እናለ ዋው
አቆሟል።
ደንገ
ደንበኛችን ቴሌ ብር በዚህ ቁጥር ነው የሚጠቀሙት።
አዎ
እሺ ወደ ቱ ኤክስፖርት ያስተላልፉት የገንዘብ መጠን ስንት ነው?
ብር ነው።
እሺ ደንበኛችን መረጃውን መዝግብ ይሉታል። አሁን በሚያገኙት ቁጥር ወደ ቴሌግራም አካውንታችን ሽሽ አንስቶ ይልክልናል።
ቴሌግራም ላይ እንትን አድርጋለሁ እኮ አሁን ልካለሁ።
እሺ፣ ከዛ የአሪፍ ብር አይደለ
ስልኮትና ስሞቱን ያስቀምጡልን።
እ
የቴሌግራም ስሞቱን ይንገሩኝ።
የቴሌግራም የኔ ነው ዋቆ የኩበትን ዋቆ ነው።
ማቆ ነው የሚለው እም።
እሺ እሺ ዳኛችን ከስር ስልኮትና ስሞትን ያስቀምጡልን እም?
ማግኘት እንዲመቸን ስልኮትን እ፣ ስልኮትንና ስሞትን ያስቀምጡልን። መስመር ላይ ያሉ ሄሎ
ከስር ስልኮትና ስሞትን ያስቀምጡልን ደንበኛችን
እም፣ እ፣ ምን ምን ላይ ቴሌ- ቴሌግራም ላይ የላኩበት ላይ እሺ ተደውሎ ሜሴጁን ግን screenshot አድርጌ እናንተ ቴሌግራም ላይ ልጥፈዋለሁ እኮ አሁን።
እሺ ከስር ስልኮትና ስሞትን ያስቀምጡልን።
ቴሌግራም ላይ ያው ደንበኛችን ሌላ የሚረዱት ነገር አለ?